Fifteen ልጅ መሽቷል አለ። Sixteen ልጅ መልሷል አለ። Seventeen ልጅ ሞልቷል አለ። Eighteen ልጅ መርጧል አለ። Nineteen ልጅ ሰርቋል አለ። Twenty ልጅ ጨረስኩ አለ። Twenty one ልጅ ጨረስኩ አለ። Twenty two ልጅ በላሁ አለ። Twenty three ልጅ ገርፏል አለ። ልጅ ፏፏቴ አለ። Twenty four ልጅ ዘንቧል አለ። ልጅ ቧንቧ አለ። Twenty five ልጅ ስሟል አለ። ልጅ ሟሟ አለ። Twenty six ልጅ ልኳል አለ። ልጅ ኳለ አለ። Twenty seven ጨረስኩ። ትዌንቲ ኤይት ጨረስሁ። ትዌንቲ ናይን በላሁ።